ጤና ይስጥልኝ።
ጤና ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን።
confirm አድርጊልኝ ጨላ እንትን ውዝዶ አድርጌ ነበረ።
እሺ ቤስት ቤት ስልክ ቁጥር የደወልክበት ነው?
አዎ።
እሺ ጠብቀኝ።
እሺ
አምስት ሺህ አምስት ሺህ ነው አይደለ?
አዎ ሁለት አምስት ሺህ ነው። አሁን መጨረሻ ያደረኩት transfer ነው።
Okay ጠብቀኝ አንዴ። ቆይ።
ትዜ እንዴት አደራችሁ? አለ
አንተ ነህ ጌታውን ነው አይደለ? የደ- ወደ ደወልክበት ቁጥር ነው።
አዎ አዎ አዎ።
እሺ confirm አድርጌልሃለሁ። ከአንድ እስከ ሁለት ሰዓት ባለው ውስጥ ይገባል። እሺ ከአንድ እስከ- ከአንድ እስከ- ከአንድ እስከ ሁለት ሰዓት ከአንድ ሰዓት እስከ ሁለት ሰዓት ሊወስድ ይችላል። ቻፓ ስለሆነ ሳ- ትንሽ ሰዓት ይፈልጋል።
እሺ እሺ መልካም ቀን፣ እናመሰግናለን።
እሺ፣ አመሰግናለሁ።
እሺ እሺ